hello hello hello አቤት ሽመልስ እንዴት አደርክ?
ሰላም አደርሽ?
እግዚአብሔር ይመስገን። ከቤት ቤት ነው የምደውልልህ።
አውቄያለሁ።
እሺ አ- አንድ ትኬት ነበር አንተ ጋር የተቆረጠ የስፖርት ትኬት አ፣ እ፣ እና እንትን ትኬቱ win ነው ማለት ላይ ጨዋታዎች ሁሉ የምታያቸው ትክክል ናቸው፣ ግን win amount ኡ ላይ ሳይደርስ cashout ተብሎበታል በ cashier እና customer ኡ እየደወለ ነበረ።
እ፣ የምን አይነት ቲኬት cashier code ኡ ልንገርህ፣ እም፣ ሀያ ሁለት ወይ ላኪልኛ።
ቴሌግራም ላይ ላክልህ።
አ፣ እሺ በቃ ቴሌግራም ላይ ልኬልሃለሁ። check አድርገውና ንገረን።
okay እሺ። እንትን ደግሞ ማለት ነው እሺ win የተደረጉ ቲኬቶች ነበሩ፣ ግን ብር እኮ አልገባላቸውም ለልጆቹ እስካሁን።
እ፣ እስቲ ላካቸው cashier code ኦቹ እ፣ እሺ፣ የ- የእንትን ያሉትን ያልገባልህን ድረስ እሺ፣ እሺ check አድርገው። እሺ ይሄንን እሺ መልስ customer ኡ complain እሺ፣ እያደረገ እሺ።
ስለሆነ check አድርገውና ጻፍልኝ።
እሺ